ጤና ይስጥልኝ ልትኮርት አባኮ ምለዳ
hello ሰላም ነው?
እግዚአብሔር ይመስገን።
ትናንት ትናንትና ልኬልሽ ነበር screenshot ላክልኝ ብለሽ በዚህ ስልክ ነው የላከው እ ትናንትና ቴሌግራም ላይ አዎ ስልክ አሁን ቁጥር በደወልኩልሽ?
ሰጠሽኝ። አይ- አዎ አዎ። ከዛ hello እየሰማሁት እ፣ ላይኛው decline የሚል አለ። successful ሁለተኛው ረድፍ ያለው አምስት መቶ ሳንቲ በአሪፍ አሪ- አሪፍ ፔይ ሳይሆን ሳንቲም በሱ ነው የላኩት ወደ ቴሌብር። ከዛ አልሄደም። success- successful ብሎኛል ግን አልሄደም።
እሺ መልሱን ስናገኝ እናሳውቆታለን።
እሺ